ልትኮራብኝ ይሆን ወይ ረስተኸኝ ስንተያይ ጊዜ ምነው ዝም አልከኝ ስቀን ያሳለፍነው ያለፈው ትዝታ እንደምን ይረሳል ያ ሁሉ ጨዋታው ያ ሁሉ ጨዋታ አወይ ልጅነቴን ትዝ አለኝ ያለፈው ረስተኸኝ እንደሁ ንገረኝ ልረፈው ያንተን ለመርሳት ሳለሁ በሕይወቴ እንደምን አድርጎ ይችላል አንጀቴ ይችላል አንጀቴ ያደግንባት መንደር ፍቅር የጀመርንባት በአፍላው መውደዳችን የተደሰትንባት ብዙ ያየንባት በመዋደዳችን እኔ አይረሳኝም ያኔው ፍቅራችን ያኔው ፍቅራችን ወፍሬብህ ይሆን ወይ ከስቼብህ አይተኸኝ ዝም ያልከው ያወቀ ልብህ ልብህ አይረሳኝም አይንህም ቢዘነጋኝ እኔ ግን ናፍቆትህ እያደረን ጎዳኝ እያደረ ልትኮራብኝ ይሆን ወይ ወይ ረስተኸኝ ስንተያይ ጊዜን ነው ዝም አልከኝ ስቀን ያሳለፍነው ያለፈው ትዝታ እንደምን ይረሳል ያ ሁሉ ጨዋታ ያ ሁሉ ጨዋታ